hello hello hello
አቤት።
ከጅብጅብ ነው መልሼ የደወልኩለት።
አዎ እሺ sign up ስናደርግ መጀመሪያ እሺ በ app ኡ ነበር እና የፈለግነው።
እሺ ከዛ እየሰላከውን ኮድ ስናስገባው እምቢ አለን
OK እና OTP በ- ኮድ አዎ፣ በቴሌግራም ነው እና sign up ያደረግነው ወደ app ኡ ለመቀየር እንዴት ነው?
application ኡን ማውረድ ይቻላል። application ኡን አውርዳችሁታል?
አዎ አውርደን ነው application ኡ sign up እያደረግን አለ። ኮዱንም አስገባን፣ password አስገባን፣ ግን እምቢ አለን።
እሺ OK forget password ብሎ ሞክረውታል? password ኡን ረስቼዋለሁ ብሎ አዲስ password ሞልተው ሞክረውታል?
አረ አልሞከርነው እንደዛ አድርጋችሁ ሞክሩት። ከስልክ ቁጥር ከተሞላ በኋላ ከታች forget password ወይ ደግሞ የይለፍ ቃሉን ረስቼዋለሁ የምትላለች እሷን option ይና ይንኳትና አዲስ password እንዲሞሉ step ያመጣሉታል። ሁለት ቦታ ሁለት ቦታ ስ- ፓስ- password ኡን ይሞሉትና OTP code ሲልክሎት ቀጥታ መግባት ይችላሉ ማለት ነው። እንደዛ እሺ።
ሞክሩት። እሺ thank you መልካም ቀን። እሺ ቻው።